ደግሞ ሌላው ብሽራ አቤት።
የሮሚው cancel ሆኗል። እሺ እንዳትሄድ በቃ
አረ መታዘዝ አይችልም። customer ግን እየጨቀጨቀኝ ነበር።
እ ሰላሳ ሁለት ደቂቃ ሆኖታል እኮ already።
ቆይ ሰዓት ነው ችግራችሁ? መስተካከል አይችልም? ችግር የለም። ከታዘዘ እኔ pick ብዬ ኮንክሪት ለዋለሁ። customer በጣም ስለጨቀጨቀኝ ነው። ከተቻለ እንደዛ
እ እኔ ይህን ኃላፊነት አልወስድም። ምክንያቱም እኔ ሰላሳ- ልውሰድ፣ እ?
ከታዘዘ እኔ ልውሰድ። ችግር የለም።
ቆይ እስቲ አንደኛ customer ነው፣ ሁለተኛ ደግሞ በጣም ብዙ ጊዜ ቃል እያልኩት ነበረ።
ቆይ አንዴ እንዳትዘጋው